ሄሎ ሄሎ
ሄሎ hello፣
እሺ ይመጣ አምሮኝ ነው አዎ አምሮኝ ፒያሳ።
አዎ አዎ
እሺ፣ ከ BeU delivery ነበር የምደውለው።
እሺ እሺ order check እንድታደርጉልኝ ነበረ። በ order number 83 64 8 ስልሳ አራት ሀያ ስምንት ትዕግስት እንዳይሰሙ ነግሬሽ ነበር።
roast chicken half አንድ roast አዎ፣ chicken roast።
half አንድ ታዛችሁ ነበር አይደለ?
አዎ እኛ ጋር እኔ አሁን ገና እየደረስኩ ነው። ገና አልገባሁም። ገብቼ text ላድርግልሽ እና text አድርግልሻለሁ።
እም፣